ሴናቶች ድራፍት ላ ሊቀዱ ይችላሉ። ጤና ይስጥልን።
አውስትራሊያ ከቢጃይ ጥሪ ማዕከል ለምደው ለደንበኛችን ኪያ ባርና ሬስቶራንት ነው።
አዎ፣ የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል።
የ- የምን መለያ?
የቢጃይ መለያ ቁጥር
አዎ፣ አዎ።
አልተቀ- እሺ ደንበኛችን ይህን ለምጠይቅ ነው። መልካም ምሽት ይሆንልዎት።